Hello. When I speak to Vic, you're not Sneh Miller Dog. When I still embrace the Vic, you're not Sneh Miller Dog.
አዎ ፖሊስ ብዙ ልጅ ነበር። አንድ ጨዋታ ተያዘ።
አቤት
አንድ ጨዋታ ተያዘ። ፖሊስ ብዙ ልጅ ነበር።
ድምፆት ትንሽ እ፣ ርቋል ደንበኛችን።
ምን
ድምፆትን ትንሽ ከፍ ያድርጉና ይንገሩኝ ምንድን ነበር?
አስራ አራት
እሺ ሰባ አራት
አስራ አራት
አስራ አራት
ዜሮ
ድምፆት አይሰማም ደንበኛችን። hello
አስራ አራት
ድምፅ ድምፆትን ከፍ ያድርጉልኝ።
አስራ አራት አስራ አራት እሺ
ዜሮ ዜሮ
ሶ- ሰላሳ አንድ
ሰላሳ አንድ
አርባ አምስት
አርባ አምስት ዜሮ
ዜሮ እሺ ጠብቁኝ። ይህ ጨዋታ lost ነው ደንበኛችን፣
ምን ሎስት ነው፣ ሎስት ነው። እሺ ስለ ደወሉ እናመሰግናለን። መልካም ቀን።